ወረዳ ላይ ነህ?
hello ሰላም ነኝ።
hello ሰላሜ፣ ሰላም ነሽ?
ሰላም እንዴት ነህ?
እግዚአብሔር ይመስገን አለሁልሽ። order number ሀምሳ ሰባት ሰማንያ
ሀምሳ ሰባት ሰማንያ እሺ ምን ነበረ?
ፒያሳ branch ነበር የታዘዘው ምግቡና ከፒያሳ branch ነበር ምግቡ የታዘዘው እና እሺ።
ከ- የሚቻል ከሆነ ከአራት ኪሎ ቢሆንልኝ ቀርብ ብሎ
ሀምሳ ሰባት ዜሮ ስምንት ነው ያልከኝ?
ሀምሳ ሰባት ሰማንያ ሰማንያ ሀምሳ ሰባት ሰማንያ እስቲ ቆይ አንዴ። already ምግቡ ስንት ደቂቃ ሆኖታል?
አሁን ነው የገባው አሁን አሁን እኔ ጋር ነው የገባው።
እስቲ ቆይ እሺ፣ እሺ ሰላም ነው።
አንድ ደቂቃ ልየው። ቶሎ ብታዩ ቶሎ ነው በቃ ሰርተነዋል የሚሉን ስንደውልላቸው ብታይ።
አ እነሱ ምቀኞች ናቸው እኮ እኛ ላይ በቃ። አሁን ዝናብ አዎ፣ ደግሞ ስለሆነ በጣም።
በቃ ከዛ እንትን ከምል አሁን እዚህ ቅርብ ስለሆንኩኝ እኔ
አዎ እስቲ ቆይ እንደዛ ልሞክርልህ። ልየው ደቂቃውንና እሺ፣ እደውልልሃለሁ።
እሺ ሰላም